መሽን ቆይ ቆይ አንዴ ሄሎ
ሄሎ ወይማ
አሳውቅሻለሁ።
አንዴ ቼክ እያደረገችልሽ ነው። እሺ በፉል ኤፍኤም ከፈላችሁ የዮሴፍ ነው አይደለ?
አዎ፣ እሺ በፉል ኤፍኤም ከፈላችሁ የደሳትም ከፍላችኋል። ቆይ ቼክ ላደረገች ነው። እሺ ቼክ እያደረገች ነው። ፋይሉን ቼክ እያደረገች ስለሆነ ነው።
እና እንትን አሰጡንም እሺ። ስለዛ ምን እ ምን
የቫት ሪፖርት ሶፍት ኮፒው
ቁስ ከገባበት ድረስ መጀመሪያ የገባው በሀያ አምስት አይደለ?
ከሁለት ሀያ አምስት ማለት ሀያ ሶስት ቀን ሀያ አምስት አስራ ሁለተኛ ወር ሀያ ሶስት አይደለ የገባው በፉል ኤፍኤም እም፣ እኮ እስከዛ ድረስ ከገባበት ጀምሮ እስካለው ዳ- ያለው መረጃ ይሰጥሻል። ባካፕም ስላለው በሲዲ በእንትንም ቃልዬ ያለውን አሰጡ እ ከአስራ አራት እስከ አምስት ያለውን
ትወስጃለሽ። backup ም ስላለው ሙሉን ትወስጃለሽ ማ እሺ፣ እና ደግሞ summary ው ግን እስከገባበት ድረስ ነው የሚሰጥሽ።
እሺ። አይ ለሰኞ በሲ- ግዴታ ሰጡት እንደዚህ በሲዲ ግን ሙሉ backup ኡ ስራ ከጀመርሽበት memory እዚህ እስካስገባሽበት ድረስ ይሰጥሻል ማለት ነው።
እና
እ ለሰኞ ነበር የተባልነው።
እስቲ ቆይ እኮ ላናግራትና ላሳውቅሽ። በዚህ እንኳን ባልደውልልሽ በራሴ personal ስልክ እደውልልሻለሁ።
እሺ።
እሺ።